ጤና ስንብልቲ
እንዴት ዋልሽ እህቴ?
እግዚአብሔር ይመስገን።
መልእክት ለሸቱ ታደርስልኝ ደውዬ ነበር። የወለጋ ተፈናቃይ ነኝና እሺ
እዛ አዲስ አበባ ነው የምንኖረው። ሶስት አባወራዎች ከነ ልጆቻችን አስራ አምስት በጣም ተሰቃየን። የእኔ እናት በችግር እንደው ትንሽዬ በጎ አድራጎት ግዳፍ ያደርግልን እንደው ብዬ ነበር። እንደው የምንጠዳበት አጣን። ሀብት ንብረታችን እዛ ተቃጥሎ ይቅርታ፣ አሁን ላይ በጎ አድራጎት ላይ እየሰራ እጃችን ላይ አንድ ሺ አምስት መቶ በላይ ጉዳዮች ስላለን ተቋማትም ግለሰቦችን እኛን እየጠበቁ አሁን ላይ አዲስ ምዝገባ የለንም።
እና ተመስግሮ መጠበቅ አይቻልም።
ስንጨርስ እኛ ማስታወቂያ እናውጣና መቼ እንደምትመዘገቡ በዛ ነው የምትመዝ- መመዝገብ የሚችለው። አሁን ላይ አይቻልም መመዝገብ ነው አዲስ የመቼም እንደ እግዚአብሔር ፍቃድ እንዲያው አጋጣሚ ነገር ታገኛችሁ ባቸ- ባትቸኩንብን ደህና መልካም ነበር። በጣም ተጎዳን።
ይፈልጉ።
እሺ እሺ እናመሰግናለን።
እና የመዝገባውን ሰዓት ትነግሩናላችሁ?
አይ መቼ እንደሆነ አልታወቀም። ቀን ማስታወቂያ ላይ እናውጣለን። ማስታወቂያ ላይ ከታተሉ።
እሺ
እሺ እናመሰግናለን። መልካም ቀን